hello እማ አሁን ደውዬልሽ አሁን ደውዬ ነበረ። hello እንትን ደውዬላቸው ማለት ነው balanced የሚለውን ይክፈሉክ ብለዋል። አሁን እዛ አንድ ጓደኛዬ ነበረ ሀያ ሁለት ደውዬለት balanced የሚለውን ይክፈሉ እነሱ እነሱ እነሱ ጋር ነው አለኝ። balanced የሚለው ከታች አልገባም። እሱን እሱ ነው እነሱ ጋር የቀረው እንጂ ያ fail fail ያለው እሱን ቶ መጨረሻ ላይ ያለው balanced የሚለው እነሱ ጋር ነው እነሱ ይክፈሉ አሉ።
እሺ ደንበኛችን አዎ፣ እሱ ይታይሎታል። እኔ እሺ ሀያ አራት ሰዓት ካልሞላ አይሆንም
ማለት
እስከ እስከ ሀያ አራት ሰዓት ነው የምጠብቀው።
ሀያ ሰዓት ምናምን ይሄን ያህል ጊዜ ምናምን ሳይሆን ተመሳሳይ case የገጠማቸው ሌሎች ደንበኞችም አሉ። እነሱ ተስተናግደው እነሱ ተስተናግደው ሲጨርሱ እሺ፣ መልካም ቀን።